Hello ሰላም ጤና ይስጥልን።
Hello Hello ሰላም ጤና ይስጥልን።
ሰላም ነው እናት።
እግዚአብሔር ይመስገን።
ሀያ ሁለት ላይ እቃ ይዤ ነበረና እሺ ሰዓት ትደርሳላችሁ ለስራ ልወጣ ነው።
መች ነበር ያዘዙት?
ትናንትና
እሺ ቁጥ- ስልክ ቁጥር ይነግሩኛል ያዘዙበት?
ዜሮ ዘጠኝ አስራ ሶስት እሺ ዜሮ ሰባት ዜሮ ሰባት ዘጠና ስምንት ሰላሳ አምስት
አስራ አምስት ጸጋ በሚለው አዎ ጸጋ ደስታ
እስኪ ትላንት አዎ ያዘዙት እና አዎ ወጥቶለታል ዛሬ።
ስንት የ driver- እንደሚደርሱ የ driver ኡ ቁጥር ልስጦት ይጠይቃል። ደውለው ይጠይቁት።
እሺ እሺ ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት ሀያ ሰባት
እሺ ቆይ አንድ ሀያ ሰባት አርባ ሰባት ዘጠና አርባ ሰባት ዘጠና አዎ ታመነ ይባላል። ይጠይቁት። እሺ እሺ አመሰግናለሁ እናመሰግናለን። እሺ መልካም ቀን